ሄሎ
ሄሎ ሰላም ጤና ይስጥልን።
account ትናንት withdraw አድርጌ ነበር እሺ እና በሳንቲም ነበር እስካሁን አልገባም።
okay በሳንቲም ከሆነ ያው ለሳንቲሞች ላይ ትንሽ እ፣ የቴክኒክ ችግር አጋጥሟቸው ነው። አሁን ያስገቡልሃል። እሺ መኗሌ እንዲያስገቡላችሁ እየነገርናቸው ስለሆነ ማለት ነው።
እሺ፣ ትንሽ ታገሰን። እሺ ምን ያቆያል?
እ፣ ትንሽ ጊዜ ብለዋል። ስንት ብር ነው?
ሶስት ሺ አንድ መቶ ሰማንያ okay ልኬላችኋለሁ ልኬላችኋለሁ። እሱ ቀን ቴሌግራም ላይ ልከሌ ነበር ወይስ ደውለህ ነበር?
ደውዬም ነበር ቴሌግራም ላይ እ፣ ሳዋራቸው አዎ፣ ነበር።
ሶስት ሺህ አንድ መቶ ሰማንያ ነው አይደል?
አዎ፣ አዎ ልኬላችኋለሁ። ትንሽ ጠብቀኝ። እሺ አባ
እሺ፣ ስለደወልክ አመሰግናለሁ።
እሺ።
እሺ